hello አቤት ጤና ይስጥልን። አቤት እንትን five L አሁን ፖርቱ መጋ ላይ ለጥፋ። hello
hello
አቤት five L ዋን ፈልጌ ነበር።
hello።
አቤት አይሰማም።
እሺ ምን ልታዘዝ?
five L ኡን ፈልጌ ነበረ። ይህ ፖርቱ መጋ ላይ ለጠፈውን hello
እሺ hello አይሰማም።
ይሰማል አባት።
five L አሁን ቲክቶክ ላይ አይቼ ነበረ እና
የቆ- የቆ- ምን አይነት ነው ያዩት?
ነጭ ናት ፖርቶ መጋላ ለጥፋለች። ሰባት መቶ ሺህ ብር በባንክ እናመቻቻለን የምትላት
እስቲ ቆይ አንዴ ይጠብቁኝ።
እሺ
መስመር ላይ ነው አባት።
አ መስመር ላይ ነኝ።
አስራ ስምንት የሚባል አለን five L እ?
እንደገና ደግሞ five L body የሚያስፈልገው አ ሁለት ሶስት የሆነ አንድ ነጥብ ሁለት አለን።
አሁን ዛ- ትላንት የተለቀቀው ነው ቲክቶክ ላይ በ- በሞባይሉ ላይ ስደውልለት አይሰራም። ሞባይሉ ስንት ስንት ሀያ ነው ሀያ አራት ሀያ አምስት ሀያ ላይ ዳይ- እኮ?
ዳይ- ትንሽ ቆይታ እኮ ትንሽ ቆይታ ይደውሉ።
አይደለ
አ
እሺ፣ ያለቀላት body ው ምኑ ሁሉም ነገር አልቆ ወንበሩም ሙሉም ጽድት ያለ ነው። ኦሮ ነው እና
አ እኮ አዎ አለን አ፣ እኮ አለን አጠቃቀ ስንት ናት? በባንክ እኮ ሙሉ ዋ- ሰባ- cash ስንት ነው? በባንክ ሰባት መቶ ሺህ ይላል። እንትን ያው ይላል።
ሰባት መቶ ሺህ ይወጣሉታል። እዛ ቁጥር ላይ ደውሉለት።
እሺ።